የትኛዋ?
ሄሎ አዎ አራት ሰዓት ከምናምን አዎ የሆነ ወቅት ሄሎ።
አስር ሰዓት ደውሎ ነበር ድጋሜ ሄሎ መስራት ምልት ተበዛ
ሰባ ስምንት ዜሮ አንድ
ሰባ ስምንት ዜሮ አንድ ምን ሆነብህ?
ምንድን ነው ካንስል ነው ፒክአፕ ተብሏል የሆነ የካንስል ምልክት እያሳየኝ ነው
እሺ ቆይ ስምህ ማን ነው?
ወርቁ ወርቁ ወርቁሽ አንዴ ጠብቀኝ እሺ ክፈትልኝ እሺ እሺ
ከአሌክስ ያስከው ነው ወርቁ አዎ አዎ አዎ።
አንዴ check ይደረግ እሺ ላግኝና ጠብቀኝ እ።
መስመር ላይ አትዝጋው እሺ እሺ እሺ
ዜሮ አንዴ ጠብቀኝ ወርቁ
እሺ አይኔ ምን ይቆያል
ያኔ ጭራሽ ማለት
እኔ ደግሞ እኔ ደግሞ ማለት ነው የሆነ ቀን የለ እኔ የሆነ ቀን በሌላ ስደውል በሌላ ስልክ ወይ እና እኔ ምን ያው ደውለህ ነበር ወይ ምናምን ስሙን ያወጣል ስሙን ያወጣል አዎ አ ያበቁ
ሄሎ ወርቁ አቤት አቤት ወርቁ የሚሰራው order ነው እሺ እዚህ እየተስተካከለ ስለሆነ ነው እሺ cancel አለ የሚሰራው order ነው እሺ እሺ እሺ